ብርሃኔና መድኃኒቴ ነው የሚያስፈራኝ ማነው? እግዚአብሔር የሕይወቴ መታመኛ ነው የሚያስደነግጠኝ ማነው? መሸሸጊያዬ አምላኬ እግዚአብሔር ነውና ነፍሴን ካዳኝ ወጥመድ ሰውሯታልና ከሚያስደነግጥ ነገር አድኖኛልና በላባዎቹ ጋርዶም አሳልፎኛልና እግዚአብሔር የነፍሴ እረኛዋ ነውና እግዚአብሔር ሕይወቴ ከለላቷ ነውና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማነው? እግዚአብሔር የሕይወቴ መታመኛ ነው የሚያስደነግጠኝ ማነው? በልዑል መጠጊያ ሁልጊዜ እኖራለሁ። ሁሉን በሚችል አምላክ ጥላ ውስጥ አድራለሁ። መታመኛዬንም ኢየሱስን አድርጌያለሁ። የሚያስፈራኝ የለም፣ ሁሉም መርሷል ሰዋለሁ። አይ እግዚአብሔር ነው ለምን እፈራለሁ? ሁልጊዜ በኃይሉ ታምኜ እኖራለሁ። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማነው? እግዚአብሔር የሕይወቴ መታመኛ ነው የሚያስደነግጠኝ ማነው? በመከራ መካከል ቢሄድ ባልፈራም ጨለማዬ ተገፎ ብርሃን በርቶልኛል። በጎ ነገሬ መብራት ለመንገዴ ብርሃን ነው። የሚያስደነግጠኝ የሚያስፈራኝ ማነው? ኢየሱስ ሕይወቴ ሁሌ ከኔ ጋር ነው። ዓይኔን ከርሷ አልመልስም ሁሌ እርሱን አያለው። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ ማነው? እግዚአብሔር የሕይወቴ መታመኛ ነው የሚያስደነግጠኝ ማነው? የሲድራቄ ሚሳቄ ያደናጎር አምላክ ዳንኤልን ያዳነ የአንበሶች አምላክ በዛ አምላክ ስም ታምኜ ዘላለም እኖራለሁ። የሚያስፈራኝ የለም፣ በእግዚአብሔር እባላለሁ። የተስፋይቱን አገር እናወርሳለን፣ አልጠራጠርም በሆታ ገር የተስፋይቱን አገር እንወርሳለን፣ አልጠራጠርም በሆታ ገር የተስፋይቱን አገር እንወርሳለን።